ጤና ይስጥልን ቤተሰብ ይዘው hello ሰላም ጤና ይስጥልን።
ሰላም ነው።
ሰላም አንድ ቲኬት የምትነግረኝ ቤት ነው ከቻልከው ንገረኝ።
አስራ ሁለት ሀምሳ ዘጠኝ እሺ
አስራ ስምንት ሰማንያ ነው።
እሺ አንድ postponed የሆነ ጨዋታ አለው ከአራት ሰዓት በኋላ
አንዱ አንዱ jackpot የሆነ ምን አልከኝ?
ሌላው አልፏል።
አንድ lost አለው፣ አንድ postponed አለው።
lost አለው?
አዎ፣ አንድ ጨዋታ አትባል እሺ፣ እሺ። ቀይ ነው ማድረግ ትችላለህ። አዎ።
ቀይ ነው።
ቀይ።
እሺ፣ እሺ።
እሺ፣ እሺ።